ጤና ይስጥልኝ ከአሪፍ ነበር የምደውልዎት።
እሺ አሁን ተቋርጦ ነበር።
አዎ እሺ አይቼልዎት ነበር። በእኛ በኩል አልተገኘም transaction ኑ።
ምንም ነገር የለም።
ቤት ቤት ነው የሚያናግሩት። አዎ በእኛ በኩል አልገባም አላለፈም ማለት ነው።
ቤት- ቤት ቤት እንደውል አዎ ቤት ቤት እንደውል ያናግሩ ለሚያቸው ቁጥሩን የቤት ቤት ስንት ነበር ቁጥሩ ታበርኝን website ኣቸው ላይ አንፈለጉም ነበር። እሺ በእኔም እሺ።
በኩል እችላለሁ መስመር ላይ ከጠበቁኝ።
እሺ እጠብቃለሁ።
እያየሁልዎት ነው ደመያቸው።
እሺ አሽከርካሪ ወደምትለው
ደመያችን በእኛ በኩል ማግኘት አልቻልኩም ቤት ቤት ቁጥራቸውን። ምናልባት ግን website ኣቸው ላይ check ያድርጉ እስኪ።
እሺ እሺ እሺ፣ እናመሰግናለን። ሌላ የምንረዳውት ነገር አለ?
የለም የለም። ድምፅሽ ያምራል።
እናመሰግናለን። መልካም ቀን እንሎት።
እሺ